ሄሎ
ሄሎ ሄሎ እ እንዴት ነሽ?
አለሁ በመንከም መኪና ነው አይደለ?
አዎ
በቃ እሺ። ስለዚህ በቃ ጠይ- ጠይቃችሁ እስኪ ቢድ አድርጉ ምናምን ብለህ ደዋውል።
እሺ እንትን ወጥራል ሌላ ሌላ ሌላ አለ?
ከ- አዎ፣ ከአለም ገና መቀሌ ሮዳስ ነው እሺ ሌላ ኮንሳይነር ነው ረዲ ሮዳስ ሮዳስ የበፊት እኮ ሮዳስ
እ፣ ምንድን ነው እሱ?
አንበሶ የሚለው
አምሳ
አንበሶ የሚለው በፊት ኦኬ፣ ያ።
መተልኩ የናበሱ
በአንበሳው ነው ይሄ ይወርዳል።
አዎ ኮንሳይነሩ እሱ ነው። እሺ ንገረኝ።
ራሱ እሺ መነሻውን እና መዳረሻውን ንገረኝ።
አለም ገና መቀሌ
መቀሌ። እሺ እ፣ የ- የ receiver ኡን እና የሚጫነውን ጭነት ንገረኝ።
ያው እንደ እንደ በፊቱ ነው። ቀለም ነው ራሱ አንበሶ ነው እንትኑ የምታደርጊው
ቀለም ነው።
ቀለም ነው ሚጫ ነው። አዎ
እሺ እ፣ የሚቀበለውም እሱ ነው።
አዎ single weight ኡ ምናምን total weight ኡ እና single FSR እ?
መቶ ኩንታል FSR
እ፣ ሲኖ FSR
አዎ
እሺ እንትኑስ ይሄ single weight ኡ እና total weight ኡን ማወቅ ትችላለህ?
አልችልም።
አንበሶ ነው አይደለ? consignor ኡ አዎ አዎ ል- ልጠይቀው እኔ ወይ ደውዬ።
እስኪ ጠይቂው ከነገረሽ ምናልባት
እሺ አል- እ፣ ምን ጠይቀኸው ነበር አንተ?
ከዚህ በፊት እንጠይቃችሁ ብዙም አይገባቸውም እንደዚህ አይነት ነገር ቀለም ስለሆነ ይሁን አይደል አላውቅም።
በእውነት እስቲ እ።
check አደርግ።
ጠይቂው እስኪ ከዛ ከ- request ካረግሽ በኋላ ንገሪኝ እሺ?
እሺ እሺ